ስዕል 38 አንድ ቀን ጌታ ኢየሱስ በተስፋ ቃሉ መሰረት ድንገት ከሰማይ ይመለሳል። ከእውነተኛ አማኞች ሁሉ ጋር ሊገናኝ ይመጣል። ኢየሱስ እግዚአብሔር ሰዎችን ሁሉ ከሞት ያስነሳቸውና መቃብሮቻቸው ባዶ ይሆናሉ። በሕይወት ያሉት የእግዚአብሔር ሰዎችም ከእነዚህ ሰዎች ጋር አብረው ይሄዳሉ። ከጌታ ኢየሱስም ጋር በሰማይ ላይ ተገናኝተን ለዘላለም ከእርሱ ጋር እንኖራለን። የማያምኑ ሰዎች የእግዚአብሔርን ፍርድ ሊቀበሉ ብቻቸውን ይቀራሉ። ኢየሱስ መቼ እንደሚመጣ በእርግጥ አናውቅም። ይሁን እንጂ ዝግጁ መሆን አለብን። ጌታ ኢየሱስ ዛሬ ቢመጣ ልትገናኙ ተዘጋጅታችኋል?